ሄሎ ሰላም ጤና ይስጥልኝ ምክር ቤት ነው
ማታ አምስት መቶ ብር ውስጥ ብሎ አርግቼ ነበር።
እ አልገባ ማታ አምስት መቶ ብር ውስጥ ብሎ አርግቼ ነበር። አሁን አልገባም።
ንጋረኝ። እሺ የቤት ቁጥር የደወልክበት ነው?
ዘጠኝ ሀያ
ስንት ብር ነበር?
አምስት መቶ ብር
እሺ አምስት መቶ ብር ነው።
አዎ አምስት መቶ ብር
እሺ ለሳንቲም ይሄው አሳውቄልሃለሁ። እሺ ከእቃዎች በኋላ ይገባል። ለ SantimPay አሳውቄልሃለሁ።
እሺ ትንሽ ቆይቶ ይገባል። እሺ ብዙ transaction ስላለ ነው። ትንሽ ጠብቀን አባቴ። እሺ ይገባልሃል። እነሱ approval approve ሲያደርጉት ይገባልሃል። ትንሽ ጠብቀን።
እሺ ስለመቼ እንጠብቀው? አሁን ቆይ አሁን ራሱ አይ ኤል ያንተ ብቻ አይደለም አባቴ እሺ የእነሱ system ትንሽ fail አድርጎ ነው በአጋጣሚ እና ለዛ ነው እስካሁን ድረስ የቆየብህ። ያንተ ብቻ ይገባል።
transaction ስላልሆነ እሺ approve እስኪያደርጉት ድረስ ሁሉንም transaction approve እስኪያደርጉ ድረስ ጠብቅ እሺ። ይገባልሃል። አዎ ያው እያሳወቅኩልህ ነው። already አሳውቄልሃለሁ። ጠብቀን።
እሺ እሺ አዲስ ነው።
እሺ እናመሰግናለን ስለደወልክሽ። መልካም ቀን።